Hello ጤና ይስጥልን ዋሽንግተን የህክምና ማዕከል ጤና ይስጥልን።
ሰላም አቤት ለሰኞ እ ፕሮግራም ያዥልኝ እስኪማ መዝግቢልኝ።
ለሰኞ አዎ፣
እሺ
ለዶክ- ዶክተር ተፈራ ጋ
እሺ አስራ አንድ ሰዓት ላይ ነው የሚገባው አዎ፣ አውቃለሁ።
እሺ
ዮናስ ጡ መልሰን ብለሽ አንድ ጊዜ
እ ስልክ ይንገሩኝ ካርድ የተመዘገበበት የተመዘገበበት ዜሮ ዘጠኝ አስራ ሶስት አስራ ሶስት ዜሮ ዘጠኝ ዜሮ ዘጠኝ ዘጠና ስምንት ሰማንያ አምስት
ተይዟል
ተይዟል።
አዎ እሺ እሺ